ሄሎ ሰላም ነው አለው የሆነ እንትን ገብቶልኝ ነበር order እና አሁን ምግብ ቤቱ ጋር ስሄድ መብራት ጠፍቷል ምናምን ብለውኛል።
order ነበር ስልሳ አምስት ሰላሳ አምስት ስልሳ አምስት ሰላሳ አምስት
ስልሳ አምስት ሰላሳ አምስት
ስልሳ አምስት ሰላሳ አንድ ስልሳ አምስት ሰላሳ አንድ ስልሳ አምስት ሰላሳ
አንድ አዎ መብራት ጠፍቷል order ኡ አይሰራም ነው ያሉ አዎ ከዛ ስጠይቃቸው ደግሞ አይ ከቢዩም እንደያዛ ተብለናል ምናምን አሉ።
እስኪ check አድርጌ መልሼ ደውዬ አሳውቅሃለሁ።
እሺ እሺ